Hello ጤና ይስጥልኝ።
Hello
Hello ጤና ይስጥልኝ።
ሽቶ ነሽ?
Hello ሽቶ ነሽ? ሄኖክ ነኝ።
እ ሄኒ አዎ።
እንዴት ነው? እየሰራ ነው?
በቃ ይቆራል እንሰራለን።
እስኪ በጣም ለምሳሌ አስቸጋሪ ነው ከምን በላይ ለማንኛውም እስኪ ለምሳሌ አሁን እኔ እስኪ ዝም ብለን እናወራ ትንሽ
አይ አሁን እንዲህማ ከሆነ እኮ ካነሳሁት አንዴ እንደ እንትን ይላል። አንዳንዴ hold እኮ ነው የሚያደርገው። እያነሳኸው hold ይሆናል።
እኮ ሌላ ቦታ ሌላ ቦታ ተነስቶ ከሆነስ ሌላ ሌላ ሰው አንስቶት ከሆነስ
ደግሞ ብዙ ጥሪም የለም። ለምን እንደሆነ አላውቅም።
አሁን እ፣ ሲደወልልሽ እ፣ እ፣ ይቋረጣል አይደለ? የሚቋረጥበት ምክንያት ሌላ ሰው አንስቶት ነው የሚሆነው።
ነው አዎ hold ቅድም ነው ልጁ እኮ የሚለው ሄኒ ልጁ ደውዬለት ነበር እኮ እ፣ ከዛ refresh ስታደርጊው እ፣ ይጠፋል።
ይመለሳል ማለት ነው። አዎ አዎ፣ ይመለሳል። ግን አዎ፣ ሌላ እንደዛ ሌላ ነው።
ቦታ ግን እየ- እያወራ ነው ተይዟል ማለት ነው።
እንደዛ ነው ያደረኩት ሄኒ
እሺ ለማንኛውም ቻው።
በዚህ method እስከ ለጊዜው በዚህ method ተጠቀም።
ጥሩ ወይም ደግሞ በስልክ ስልክ ላይ application አለ አይደል?
አይ አሁን በ tab ኡ ከፍቼዋለሁ። አሁን በ tab ኡ ነው የማወራክ።
በ tab ኡ እንዴት ነው ይሰራል በደንብ?
አዎ በደንብ ይኸው በ tab ኡ ነው የማወራክ።
ኦኬ በጣም ጥሩ። ይሄንን አማራጭ መጠቀም ይቻላል። እሺ